ሄዳ
ሀጎስ እንዴት ነህ?
ሰላም ነው?
አለው። እሺ ጩ- ከጩኮ ያስከውን order አላወጣኸውም እንዴ?
አ፣ ሶስት ደቂቃ ታሰኝ ብላኝ ነው እንካ cashier እኔም ጠቂያት ነበር አቆየሽብኝ ምናምን ብያት ሶስት ደቂቃ አያልፍም ምናምን አለችኝ።
እሺ እና እደውላለሁ ይታ በጣም
እ፣ እዛ ነው ያለው።
ከጭኮ አዎ ሶ- እዛው ጭኮ ነው ያለሁት እኔማ
እስቲ አቅርብልኝ፣ ካደረሰን ጥለን እንወጣለን።
እ እ
አቅርብልኝ እ፣ አ፣ እንትኗን አንድ ሰው አቅርብልኝ።
hello
ጤና ይስጥልኝ ጩኮ ነው።
አዎ
እሺ እናቴ ከቢው ነበር በ order number መቶ ስድስት ሰላሳ ሶስት አስራ አራት የተቀበላችሁ order ምን ያህል ይቆያል?
cheese burger ኡ ነው አዎ ስድስት አሀ ሰላሳ ሶስት አስራ አራት መቶ ስድስት አዎ።
ሰላሳ ሶስት አስራ አራት አይደል? ደርሷል ጭኮ ደርሷል እናቴ cancel ይሁን እሺ። በቃ በጣም ሰዓት ሄዶብናል። customer አይቀበለንም።
እሺ በቃ እሺ።
cancel ይሁን አይቀበለንም customer።
ሄላ
ሄሎ ሄላ ጥለህ ውጣ እሺ።
እ ወይ ጥለህ ውጣ
እሺ እሺ እሺ።
እሺ እሺ
እሺ